ሄሎ ጤና ይስጥልኝ ቤተሰቦች እስራኤል ነኝ በኩል ልርዳው
አዎ ጤና ይስጥልሽ እግዚአብሔር ይመስገን
ከጃባ ላይ ትራንስፈር አርግጄ ነበረ ወደ ንግድ ባንክ ንግድ ባንክ የሰወት መቶ ሀምሳ ብር እሺ አንዴ ጠብቀኝ እሺ መስመር ላይ
አይ አይደለም ቁጥሩ
ጤና ይስጥልኝ ቤት አቤት
Hello አቤት አቤት
account አይደለም ቁጥሩ ዜሮ ስዳ አስራ አምስት ቤት ነው እሺ withdraw አድርገህ ነው ዜሮ ስዳ አስራ አምስት አስራ አምስት
አስራ ሁለት አስራ ሁለት ሀያ ሀያ ሀያ ሁለት ስንት ብር ነው ያጣኸው
ሰባት መቶ ሀምሳ በአንድ ጊዜ ሶስት መቶ ሀምሳ
አ ሰባት መቶ ሀምሳ ነው ሶስት መቶ ሀምሳ ሰባት መቶ ሀምሳ ነበረ እሺ።
ሁለተኛ ጊዜ ስድስት መቶ አርግጄ ነበረ transfer ስድስት መቶ ተመልሰዋል ወላይና account እሺ ዜሮ ዘጠኝ ነው ወይስ ዘጠኝ ብለው ነው የሚጨምረው account ዜሮ ዘጠኝ አስራ አምስት
ትላንት ነው ያወጣኸው
ትናንት አይደለም እም፣ ከትናንት ወዳ
እሺ
እስካሁን አልገባም እኔ account ንግድ ባንክ ላይ ማለት ነው
ሶስት መቶ ሀምሳ ነው ያልከኝ
ሰባት መቶ ሀምሳ transfer የለም እኮ የለም አባ እንደዚህ አይነት transaction የለም ሰባት መቶ ሀምሳ የለም ስድስት መቶ ስድስት መቶ ሁለቴ አውጥተሃል
ስድስት መቶ ስድስት መቶ ሁለቴ ነው ያወጣኸው እንጂ ሰባት መቶ ሀምሳ አላወጣህም
ትናንት አይደለም ከትናንት ወዳ ሰባት መቶ ሀምሳ አዎ።
በአንድ ጊዜ